Hello.
Hello?
አቤት። ሰላም ነው?
እግዚአብሔር ይመስገንም ነበር።
አለሁ አለሁ። እንትን ጠየቅ የት ኬት እንትን ነበር ነው ደውላቸው ምናምን ብለው እሺ ትኬት አን- እ?
ትኬት
አ አ እሺ ካሸር ኮዱን ንገረኝ።
አስራ ሶስት እሺ ሰባ አራት ሰባ አራት ሀያ ሶስት እሺ
ሰባ ዘጠኝ
ሰማንያ ብር አለው። እሺ ተመላሽ
እ? እ?
ለቆላል ሰማንያ ብር እሺ መውሰድ ትችላለህ። ሰማንያ ብር እሺ፣ እናመሰግናለን።